Hello ሰብሊ እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው አለሁልሽ። ሁሉ ሰላም አሉ። እግዚአብሔር ይመስገን ሰላም ነው።
አለሁልሽ። እኔ ምንሽ እዚህ ጻፍሽው እህ፣ Back office አንድ አይደለ እንዴ ያላችሁ እናንተ?
የሁሉም branch አለ አይደለ?
አዎ የሁሎችም እኮ back office እና cashier account፣ back office እና cashier account ነው ያለው።
አላችሁ እንዴ?
አዎ የሁሉም አላቸው። የእንትኑ ማለት ነው ጂአሩ።
አይ back office አንቺ ብቻ ማናጀር ስለሆነ እሱ ማናጀር አለ account ኡ ነው። Of course አዎ።
ሂሳብ የምንሰራበት በሱ ነው። ግን አዎ፣ የብቻቸው የሁሎችም branch አላቸው። ማታ ማታ ሂሳብ የሚሰሩበት ማለት ነው እነሱ።
አሀ እንደዛ ተሰጥቷችኋል። ሁሉም እስኪ check አዎ ላድርግሽ ነው ሁሉም ሌሎች።
ተሰጠ። እሺ እሺ እሺ፣ Check አድርገን እሺ እሺ